Hello ጤና ይስጥልን
አቤት ማን ልበል
ዮሐንስ አውላቸው እ?
ዮሐንስ አውላቸው
አቤት
ዮሐንስ አውላቸው
ስምህ ማን ነው
ዮሐንስ አውላቸው እሺ ዮሐንስ አውላቸው ስንት አመት ነው
እ?
ስንት አመት ነው አምስት እሺ ቪዲዮ ትልክልናለህ የድንቅ ልጆች የጽሁፍ ድንቅ ልጆች
አ
በቃ ቪዲዮ ላክልን በዚህ በሰባ አምስት ቤቱ
እሺ